ጤና ይስጥልን ቤት ቤት ረዴት ነኝ ልርዳው?
አብሮ ውስጥ ነኝ ውዝድሮ አብረ አርገ
እሺ አልገባለኝም። ጨገር እሺ፣ አሁን የደወልክበት ነው የቤት ቤት ቁጥር
ኮንፈርም ያርግልኝ እስኪ።
ስንት ብር ነው?
አንድ ቦታ ሀያ ሺህ ሌላ አስር አስር ሺህ ሶስት ቦታ ነው መሰለኝ።
confirm አድርጌልሃለሁ። እሺ ገብቶልሃል። check አድርገው።
ሶስት ነው አስር አስር አዎ እሺ እሺ፣ አመሰግናለሁ። እሺ።
እሺ፣ እኔም አመሰግናለሁ።